ጤና ይስጥልን ቢጫ ኢትዮጵያውያን አሮነኝ ባኮ ምንጫው
ኦክሲጅን ነበር እናት
መመዝገብ ነው ወይስ መዝ- ተመዝግቦ ነበር?
ተመዝግቤ ነበር። ግን ሳምንት ሆነ።
በዚህ ስልክ ነበር የተመዘገቡት? ተመዘግቡ።
አዎ በዚህ አዎ
እሺ፣ መስመር ላይ ጠብቁኝ። ተመስገን ግሮሰሪ ነው።
አዎ አዎ
እሺ፣ ደንበኛችን እዚህ ጋር እንደማየው ከሆነ ከአምስት ቀን በፊት ጥያቄዎት ወደሚመለከተው አካል ሄዶሎታል።
አዎ እስካሁን ካልመጡሎት ግን እኔ ደግሜ እንደ ቅሬታ መዝግቤ ያስተላለፍሎታለሁ።
ኦ እንትን አለ- አልመጣም። ሀያ ሰባት ሰላሳ ስድስት ተመዝግበሽ አልመጣም እስካሁን።
ሀያ ሰባት ሰላሳ ስድስት የትኬት ቁጥሮቱ አይደለ የተሰጠው?
አዎ አዎ አዎ።
አዎ እዚህ ጋር አይቼዋለሁኝ። እስካሁን ካልመጣሎት እኔ ደግሜ እንደ ቅሬታ እ፣ አስተላለፍ አልመጣልኝም። ለዛ ነው የደወልኩልሽ።
ሌላም ነገር አለ።
እ፣
ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።